hello
hello ሰላም ጤና ይስጥልን Best Bet
withdraw አድርጌ አልገባም ነበር ትናንትና እ እ
ትናንትና withdraw አድርጌ ብር እሺ
አልገባም እስካሁን ድረስ ስንት ብር ነበረ?
ሁለት ሺህ አስራ ሰባት ብር Best Bet ቁጥሬ ነው።
አዎ
እሺ check ላድርግልክ። ሁለት ሺህ አስራ ሰባት ብር ነው።
አዎ
እሺ እቃውን ወደ Best Bet account ተመልሷል። እሺ check አድርገው።
እሺ፣ ወደ ቤት ነው አዎ።
ብዙ አይሰራም እንዴ አሁን?
ይሰራል። ደግመህ ሞክረው።
እሺ፣ እሺ።
እሺ እናመሰግናለን። መልካም ቀን።